hello ጤና ይስጥልን።
hello
ጤና ይስጥልን።
የወጌሻ ምዝገባ information ፈልጌ ነበረ።
እሺ የት አካባቢ ነው የሚኖሩት?
ኮተቤ
እሺ በአካል ነው ኦንላይን ለመማር ያሰቡት? ቦታው ሲኤምሲ ሚካኤል ነው።
እሺ ያ በአካል እንዴት ነው?
እ በአካል ለመማር ቦታው CMC ሚካኤል ነው።
እሺ አስራ አንድ ሰዓት እስከ አንድ ሰዓት ነው
እሺ ትምህርት።
ምዝገባ መቼ ነው? ክፍያው ስንት ነው?
ምዝገባ ዛሬ ያልቃል። የአካል class ዛሬ ነው የሚጀምረው። ክፍያው አስራ አምስት ሺህ ብር ነው። ኦንላይን መጋቢት አስራ ስድስት ነው የሚጀምረው።
እሺ የኦንላይንስ ክፍያው ስንት ነው?
እሱም እስከ ዛሬ መጨረሻ last week discount ላይ ነበር። አስር ሺህ ብር ነው።
okay እሺ thank you እሺ መልካም ቀን።